ሄሎ ሄሎ፣ አንተ ነህ?
አቤት ነህ?
እንድናና ነኝ።
እሺ ሀና ሰላም።
እሺ ማይ ካይንድ ኦፍ ፕሌስ ታዝያለሁ።
አዎ እሺ አቅርብልኝ።
ሄሎ
ሄሎ፣ ጤና ይስጥልኝ። ማይ ካይንድ ኦፍ ፕሌስ ነው?
አዎ ነው።
እሺ ከቢዩ ነበር በኦርደር ነበር መቶ አራት አርባ አንድ ዘጠና ስድስት ኦርደር አልተቀምቹ
አዎ አላዝርም እኮ ተደውል ነሳ ተዘጋ።
ኦኬ። እሺ፣ እሺ፣ አመሰግናለሁ።
እና ይሰራ ወይስ ይሻለሁ እ?
አንድ እ እ፣ ምን አልሽኝ?
ይሰራ ወይስ
የምናዘው
እኛ አይደለም የምናዘው?
አዎ
ሄሎ ሄሎ። እሺ ሀና ወይ እደውልልሃለሁ። እሺ እደውልልሃለሁ።
እኮ እ፣ በቃ አንስ
አይ ካንስል አይደለም፣ እደውልልሃለሁ። ሰዓቱ ገና ስለሆነ ስለዚህ ይችላል። እሺ ጠብቅና እንደውልልሃለን።